hello hello
hello ሰላም ጤና ይስጥልን። hello አቤት።
እግዚአብሔር ይመስገን።
ከቺው ቺፕ ነበር የምደውለው።
እሺ
እ ውዴ ነው ታረለ አዎ፣ ውዴ ነኝ። አዎ ቺፕ ቺፕ ቺፕ ቺፕን በፊት አይጠቀሙ ነበር እና አሁን ላ- አሁን ላይ አቁመዋል። ምን ተፈጥሮ ነው?
ኧረ አላቆምኩም፣ እንደውም እየተጠቀምኩ ነው።
okay፣ በዚህ ቁጥር ነው ያቆሙት። አንድ ሀምሳ ስልሳ ስምንት አይ በሱ ነው እንደውም የምጠቅመው።
order እያደረጉ አዎ
okay አስራ አምስት ቀን አንዴ። አዎ ምንትን የቀየርኩ ሎ ግን ቀየር ያለሁ okay፣ ችግር የለም እሱ ችግር እንጂ ችግር የለውም እንጂ በየ- በደንብ እየተጠቀምኩ ነው።
ያልተመቸዎት ነገር ምን ይሄ ነገር ይሄ ሰው በዛ፣ ሰው በዛ።
okay ሰው ብዛት አዎ ሰው በዛ። ሰው ከየት እንደምታፈላልጊ ይከብዳል። በጣም ሰው በዛ ለአንድ ነገር።
ይቅርታ ይጠቀሙ። የሰው ብዛት የብዙ customer ኦቻችን ቅሬታ ስለሆነ አዎ በጣም ሰው እም።
እናስተካክላለን። እሺ እናመሰግናለን። መልካም ቀን።
አሜን ለሁላችን።
እሺ።